hello ሰላም ነው? hello ይሰማል? የ Donkey Tube አዲስ standup comedy ለመታደም ነበር እና ቦታ መኖሩን እርግጠኛ መሆን ፈልጌ ነው። መጀመሪያ ብሩን አለን ቦታ አለ። የዕለት ዕለት መቁረጥ ይችላሉ። አሁንም ቀን link ልንልክሎት እንችላለን መመዝገቢያ።
ምን አልሽኝ?
የዕለት ዕለትን መቁረጥ ይችላሉ። አሁንም link ልንልክሎት እንችላለን መመዝገቢያ።
okay እሺ፣ በቃ እናቴ ቦታ ድንገት ኦንላይን ከከፈልኩኝ በኋላ ቦታ ተይዟል እንዳልባል እሱን ላረጋግጥ ብዬ ነው። በቃ አለን ቦታ ችግር የለም እሺ እናቴ፣ አመሰግናለሁ።
ችግር የለም።
እሺ እሺ።